ሰራና ሽቱ ሰው ሲደርስ ነው መስራት የሚጀምረው። ሌላው ሰኢድ ደቡላ ደቡላ ነበራ እ ለሰላም ከስተመር ስልክ አያነሳም ብላ አሳውቃት ነበር። እ አገኘው እንዲ አሁን ተገናኛችሁ? complete አልከው አይደለ?
አላልኩት ይሳካል። አሁን ለምን? እስኪ እናስተላልፍልሃለን ያለ